ሄሎ ሄሎ
ሰላም ጤና ቤት ቤት
እንትን የኔ ፓ- እንትን password ጠፍቶብኝ ነበር።
ረስተኸው ነው?
አ
እሺ forget password የምትለዋ ነክተሃታል?
forget password forget password የምትላለች ልክ እሷን ስትነካት እንትን ይላክላል። SMS code ይላክላል። ያችን ኮድ ይዘህ ስታስገባት ይከፍትልሃል።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ